ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን እርዳዎት?
block ሆኖ ነበር። በቴሌግራም ጽፌላችሁ ነበር።
block ሆኖ ነበር።
ያ ቴሌግራም ላይ ጽፌላችሁ ነበር። ምንም ምላሽ አልሰጣችሁም አልከፈታችሁልኝም። ይከፍታል ወደዚህ ይገባና login ብዬ ይገባና ግን wallet ኡንም አያሳየኝም፣ መቁረጥም አልችልም።
እሺ የቴሌግራም ስሞትን ይንገሩ።
እሺ መልስ ጠመረ
እሺ ድጋሜ አሳውቅ የለታለሁ ሲስተካከል እናሳውቆታለን።
ስልኩ ልስጥ እሺ የማይከፈቱበትን
እዚህ ላይ ላኩበት አይደለም ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ሀያ ሁለት ሀያ ዘጠኝ ቴሌግራም አውጥተን ነበር። ቴሌግራም ላይ ምንም እስካሁን መልስ የለም።
እሺ እናሳውቆታለን።
እሺ